ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ ባኮ ምለተዋል ጤና ይስጥ ሰላም ነው እግዚአብሔር ይመስገን ሀያ ሶስት ቀበሌ ዝ- ካሳንችስ እሺ የጊዮርጊስ ማሽን ተበላሽቶ ነበረ እሺ ደንበኛ ስም ቢጃ አይዲዮ ስለንቀሩ
ይንገሩኝ ንገሪኝ
ሄሎ
ሄሎ አቤት።
የቢጂአይ አይዲ
አረ ቢሰውን አላውቀውም እኔ። ቆይ እስኪ አንድ መርሻ ደውል።
ወይ TIN number ይንገሩኝና አንዴ በ TIN number check ምን ላድርግ number ኡ? ዜሮ ሁለት ዜሮ
ምን አሉኝ ደንበኛ ሁለት ዜሮ
number ይንገሩኝና በ TIN number ልሞክርሎት እኮ ልንገርሽ ሁለት ዜሮ አስራ ሰባት ሁለት ዜሮ አስራ ሰባት አስራ አንድ
አስራ ሰባት አስራ አንድ እ፣ ሰላሳ አምስት ሰማንያ ሶስት ሰላሳ አምስት ሰማንያ ሶስት አዎ አንዴ መስመር ላይ ጠብቁኝ እሺ ማለት BGI ምናምን ምንድን ነው እኔ አላውቀውም እኮ ይሄን ነገር ምንድን ነው
ኮድ አለ ከ BGI የሚሰጡት ኮድ አለ ለእርሶ ቤት መለያ እዚህ system ላይ የምናገኝበት እሱን ኮድ ነበር ያልኩት እ፣ አንድ ቢሮ ነው እሱ የሚገኘው
message ደርሶታል ከቢጂአይ
አረ አልደረሰኝም አየ እሺ ደህና። በ TIN number check ላድርግሎትና ምናልባት በ TIN number ከወጣ ከዚህ አውጥቼ ነግሮታለሁ እሺ ማለት